አቤት sorry በቃ ተው። accept ተባለ። ተሰማ ማለት ይቅርታ፣ accept አድርገህ ልልክ ነበረ ተደረገ።
እሺ፣ አርጓል አዎ አድርጎኛ። thank you። የትኛው shop ላይ ነው መኪናው የሚጫንልክ?
ይሄ እንትን መቃብር የሚለው ጌዲዮን መቃብር የሚለው ነው፣ ግን እሱ user name እና password ኡን እዛው አስገብልኝ። እሺ፣ እኔ ባለፈው ሞክሬ እንዲ ይላል።
የምን የ cashier ኡ?
አዎ፣ OK። መጀመሪያ እሺ፣ game ኡን ጫነውና
ከዛ ጌዲዮን መቃብር ነው ምናምን ይላል።
OK፣ በቃ እሺ። ከዛ cashier ኡን check አደርገዋለሁ። እሺ፣ እሺ፣ እና አታውቂ ግን ያው እነሱ እሺ፣ እሺ። ተሰማ ቴሌግራም ላይ ልጽፍላለሁ ወይ ደውላለሁ።
በቃ peace እሺ።